ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከችፕችፕ ነበር የምንደውልልህ።
እህ ከችፕችፕ ነበር የምንደውልልህ።
እሺ።
ሽንኩርት order አድርጎ አልመጣለትም። ይችልቃሉ።
አዎ ሽንኩርት ከሰባት ቀበር ግን አልመጣም።
እሺ፣ ነገ ልንልክ የሰው location ነው።
እሺ ነገ ስልሳው ላይ exact ሰዓቱን እንኳን ያው መናገር አንችልም። ያው እስከ ጠዋት ባለው እንልካለን።
ሄሎ
ሄሎ፣
አቤት እስከ ጠዋት ባለው እስኪ እንልካለን።
ሹፌር ከነፍስ አድርገው ምን አሉ?
አይሰማም አሁን አሁን ይሰማል።
እስከ ስድስት ሰዓት ባለው እንልካለን። ይህ ነው location።
እህ
እስከ ስድስት ሰዓት ባለው እንልካለን።
እሺ የት ነው location ነው?
location እንትን ጋራ ላይ ሆቴል አዲሱ ገበያ አዲስ ገበያ አዲሱ ገበያ ጋራ ላይ ሆቴል ደንበኛ ነን። ለረጅም ጊዜ ያመጣሉ።
እሺ፣ እሺ፣
እሺ እሺ አደራ እሺ